hello
አቤት ይሰማል? hello
አቤት አይሰማም?
ይሰማል። ሰላም ነው?
እግዚአብሔር ይመስገን። Donkey Tube ነው የደወሉት።
ገባኝ። ፕሮግራሙ ጀመረ እንዴ?
አዎ የስምንት ሰዓቱ ተጀምሯል። አዎ
እኮ ቦታው የቱ ግን አለ?
ቦሌ
እ?
ቦሌ አለም ሲኒማ
ሲኤምሲ ነበር እኮ እንደው እ ሲኤምሲ አይደለም ቦሌ አለም ሲኒማ ሲያላልንም የአሁኑ ፕሮግራም ቦሌ አለም